ሄሎ
ሄሎ ሄሎ ሄሎ፣ ሰላም ነው ብርሃኑ?
እግዚአብሔር ይመስገን።
ሳሙኤል ነኝ ከቴሌ ነበር ምደውልልህ።
እሺ እሺ
የኤፍኤምኤስ ልኬልህ ነበር አስተካክለውና አዎ ደውልልህ ቅድም ብለዋል።
እኮ እምቢ ካል ሞከርኩ ሞክሬው እ፣ ነ- አሁን ለውጣ ስለ አካባቢ ነው ያልመለስኩልህ እንጂ ያኔ አዎ።
ስጽፍልህ አይሰራም። ከዛ በኋላም ስሞክረው ሰርቶልኝ ነበር።
Okay በቃ እሺ፣ እሺ። ስለዚህ አሁን እመልስልሃለሁ።
ተስተካክሏል።
አዎ እሺ፣ እሺ።
ምንድን ነው የ IP conflict ነው ምንድን ነው እሱ?
አይ አይመስለኝም። LAN ኡን በመቶ አራት የነበረውን መቶ አምስት አድርገው ነው ያለው እሱ።
ነው እሺ አዎ፣ እሺ እሺ፣ እሺ እሺ thank እሺ።